ስፓር ሰብሽን ቢተለኝ ስሚ ሄሎ እናስልኝ እኔ መቤት አብሮ ይስጥልን።
የካፕ ላላችሁ ምን የካፕ እስካሁን አስቲ የለንም፣ እስቲም ብቻ ነው ያለን።
እስቲም ብቻ ነው ያላችሁ። ስንት ነው እሱ?
አምስት ሺህ አንድ መቶ ሰባ አምስት ብር ነው።
እሱን ሰዓት ላይ ክፍት ይኖራችኋል
ለመቼ ነው የፈለጉት?
እንደ ዛሬ
ዛሬ ስንት ሰዓት ላይ ነው የፈለጉት? ማሳጅ ሰላሳ ደቂቃ ባክኔክ ማሳጅ አለው፣ ግን ዛሬ ማሳጅ ትንሽ busy ነው። steam ኡን ብቻ ነው የምትጠቀሙት ማለት ነው።
ማሳጅ አይኖርም።
ማሳጁን አሁን ቦታ የለንም፣ ቀድሞ ቀጠሮ መያዝ ስላለበት already ተይዟል። busy ነው።
ወደ መጨረሻ ላይ ምን አሉኝ?
ወደ መጨረሻ ሰዓት ላይ ከአንድ አንድ ተኩል steam ተጠቅሞ ከዛ ሰላሳ ደቂቃው back neck ማሳጅ ነበረ፣ አ
ግን ማሳጁ busy ነው ዛሬ።
እስከ እስከ በኋላ እስከ መጨረሻ ሰዓት እስከ አራት ሰዓት ድረስ ነው busy ነው።
እስከ አራት ላይ አዎ።
ነው ወደ ምሽት ነው የፈለጉት?
እ፣ ማ- ወደ ማታ ላይ እ። ስንት ሰዓት ላይ ክፍተት ይኖራል?
ስለዚህ አንድ ተኩል ላይ ልያዝላችሁ፣ ሶስት ሰዓት ላይ ማሳጁን ትገባላችሁ ማለት ነው።
አንድ ተኩል አዎ ማታ አንድ ተኩል ላይ ስቲሙን ጀምራችሁ ከዛ ምሽት ሶስት ሰዓት ላይ ማሳጁ ማለት ነው። ከአንድ ተኩል ወደ ከሶስት ሶስት ሰዓት ላይ ማለት ነው።
መቼ ደውልሽና እ፣ ከዛ እ፣ ትነግርሻለሁ።
እሺ መ-